ሄሎ ሰላም ነው?
አንድ ጌም ጥሎ የነበርና ቦነስ ፈልጌ እና እኮ ጥሩ ነገር አንተ ድንቆሮ ካሸር ኮዱን ይዘዋል?
አዎ ንገር
አዎ ንገረኝ አባ እየጠበኩ
አስራ አንድ አስራ አንድ ሰባ አንድ እሺ ሰባ አንድ ሰባ ሰባ አንድ ሰባ አዎ አንዱ ጨዋታ ጥሪ ነው።
ኧረ ቦን የለውም በቃ
ቁጥሩ ይችላል አይታያል መቶ ብር ገብቶልሃል። እሺ እሺ መቶ ብር እሺ። ምን ማስመለስ ነው? ማርያም ብላበት ነው።
መች ይቀራል አይመልሱትም ደውለህ ካልሆነ አባ መቶ ብር ገብቶልሃል። እሺ እ እ መቶ ብር ገብቶልሃል።
እሺ እናት እሺ ቁጥር